የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ራእይ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202 291 4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ራእይ ላይ ያደርሱን። የዩቲዩብ ገጻችንን subscribe፣ የፌስቡክ ገጻችንን ደግሞ like እና follow በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የሕይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለእናቱ መጽሐፍ ትረካ ክፍል 25 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አንድ ለእናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 25
ከረሱ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ መዩ ቱርክ ባይ የምሸሽ
ምዕራፍ 50 ጎንደር ተተኮሰ። አጼ ቴዎድሮስ ወደ ደብረ ታቦር ተመልሰው በየቦታው የተነሳሳባቸውን የሽፍቶች ሴራ፣ የውጭ ሰዎች የሰሩባቸውን ተንኮል፣ ካህናት በየቦታው የሚያስፋፉትን የተንኮል ወሬ እያሰላሰሉ በከፍተኛ ንዴት ላይ በሚገኙበት ጊዜ በወገራ እነ ጥርሶ ጎበዜ የሚባሉ ሽፍቶች ተነስተው የደንቢያና የጎንደር ሕዝብ ሳይቀር ከነሱ ጋር መተባበሩን ባለፋ ግንባሮ ካሳ የሚባል ሽፍታ ተነስቶ ከባሻ ገልሞ ጋር ጦርነት ገጥሞ ድል ሆኖ ከብዙ ወታደሮቹ ጋር መማረኩን ስለሰሙ በድንገት ወደ ጎንደር ሄዱ። በመንገድ ላይ እንዳሉ ጎንደርና ደንቢያም በግልጽ መሸፈታቸውን ስለሰሙ ቁጣቸው እንደ እሳት ነደደ። ከዚያም ፍርቃበር እንደደረሱ በሽፍቶችና በካህናቱ ስብከት ተሸብሮ ከፊታቸው ለመሸሽ ሲሞክር ያገኙትን የደንቢያ ሕዝብ እየዘረፉትና ቤቱን እያቃጠሉ ወደ ጎንደር አመሩ። ጎንደሬም ምንም አልሆን ብሎ በየመንገዱ ተሰልፎ ከጥቂት ጊዜ ወዲህ መቀለጃና መተረቻ በሆኑት ንጉሠ ነገሥት አሁንስ ቁምዳላው ምን መስሏል? አያ አብዶ ሊሞት ነው ብለህ ሚስቱ ተሞተች በኋላ እኮ ነው አሉ እንዲህ የሆነው። እንዴት ይወዳት ኖሯል? አያ እህ አንድ መናጢ ሽፍታ እመቤት ሲያገኝ እንዴት አይውደዳት? እድሉም የእሷ ነበር እኮ አሉ። እሷ ተሞተች ምን መጥኖ አገኘ ብለህ ነው? ጠጉሩን እንኳ አታየው? ቀድሞ እኮ ቁንዳላውን ስታየው ያስጎመጅህ ነበር። ቀድሞማ መልኩስ ብትል ዓይኑን ስታየው እኮ መሬት ግባ ነበር የሚያሰኘው። አሁንስ አልቆበታል፣ እንዲያው በከንቱ ነው የሚጠራሞተው። ግን እኮ ልብ ነበረች። አንድ የኮሶ ሻጭ ልጅ ተነስቶ በጉልበቱ ንጉሥ ሆነ። አጤ በጉልበቱ ማለት እኮ ይሄ ነው። ሽመሉን ወድሮ ጋቢውንም ይሁን ኩታውን ካፍንጫው ካፍንጫው ላይ አድርጎ ይህን ሲተርት በየተራራው አናት ላይ የወጡ አዋጅ ነጋሪዎች ስማ ስማ ብለውሃል። የታመመ ሰው እንስሳ ወይም ጠቃሚ ዕቃ በየቤት እያለ ሁሉ በፍጥነት ወደ የቤትህ ሂደህ አውጣ ብለውሃል። ይህን ቃል ሳትፈጽም ቀርተህ ጉዳት ቢደርስብህ ንጉሥን እንዳታማርር። ስማ ስማ ስማ ብለውሃል። ቶሎ ወደ የቤትህ ሄደህ የታዘዝከውን አድርግ ብለውሃል እያሉ ይለፍፉ ጀመር። ጎንደሬ ሁሉ በየመንገዱ ዳር ከተሰለፈበት እየፈረሰ ወደ የቤቱ መሯሯጥ ጀመረ። እንደነ ባቢሎን እንደነ ነነዌ ተነስታ የወደቀችው ጎንደር፣ በመኳንንቷና በካህናቱ አጠገብ የወደቀችው ጎንደር ኢየሱስ ክርስቶስ በደሙ ያነጻውን ሕዝብ ተረከዙ የነቃ ድምፁ የሻከረ ቄስና ዲያቆን መቅደስ ገብቶ አይቀድስም የሚሉ የክርስቲያን አረማውያን ሊቃውንት ያጋጇት ጎንደር አጼ ቴዎድሮስ ልትሞት ስታጣጥር ያገኟት የናዲ አምሰገድ የነፋሲለደስ የነምንትዋብ የነበካፋ ከተማ ጎንደር የነሳልሳዊ ዳዊት መዝፈኛ ጎንደር የባቢሎንነቷን ዋጋ ለማግኘት ደረሰች። እያንዳንዱን ቤት አንዳንድ ትንታግ አደሉት አሉ አጼ ቴዎድሮስ። ከዚያም አብረዋቸው ወደሚጓዙት ካህናት ዘወር ብለው ቤተ ክርስቲያኖች በመባል የክርስቶስንና የእውነተኞች ክርስቲያኖችን ስም በሚያረክሱት የሸርሙጣ ደብተሮች፣ የዘፈን ቤቶች ረክሰው የተቀመጡት ታቦቶች፣ መጻሕፍቱንና ንዋያ ቅድሳቱን ሁሉ አውጡልኝ አሉ። የጎንደርን ከተማ እንደሚያቃጥለው እሳት እሳት የሆኑት ንጉሠ ነገሥት ገዝቻለሁ፣ በስልጣነ ጴጥሮስ ጳውሎስ ገዝቻለሁ አሉ። ንጉሡን ለመቀበል ወጥተው በጎናቸው የነበሩት አቡነ ሰላማ ብዙዎቹ ካህናት አጼ ቴዎድሮስ ሸርሙጣ አረብ እያሉ ሲሳደቡ ጆሮአቸውን በጣቶቻቸው ሲደፍኑ ይታዩ ነበር። አጼ ቴዎድሮስ ይህን ያሉት ግን ከልባቸው አንቅተው አልነበረም። የአቡነ ሰላማ ቁባቶች ቢከፋፈሉ አስር ወጣት መኮንን ያስረጃሉ የሚባል ሐሜት በጎንደር ሲነፍስ ኑሯል። ከዚህም ጋር ብዙዎች ሚስዮናውያን አባ ሰላማ ወደ ኢትዮጵያ የመጡት የኢትዮጵያን ቤተክርስቲያን ለማስፋፋት ሳይሆን ገንዘብ ለመሰብሰብና የአበሻን ቆነጃጀት ለማማረጥ ነው እያሉ ይተቿቸው ነበር። ይህ ወሬ በገነነበት ጊዜ አንዲት የጎንደር ቅሬ በሰርግ ላይ ተወደዱ ወዲያ ይወዷል አቡን መስቀሉን አስሞ የሚስመውን ተታማሁኝ አይቀር ምነው ባንት ብታማ ከግብፅ የመጣኸው አቡነ ሰላማ ብላ ስለዘፈነች ተከሳ ወደ ንጉሱ ቀርባ ነበር። አጼ ቴዎድሮስ ግን ከጳጳሱ ጋር ተጣልተው የነበረ ከመሆኑ በላይ ነገሩም የሚያስከስሱ ነው ስላላገኙት ዓለም የሚያወራውን አንዲት ድሃ ሴት በጠላ ጉልበት ተነሳስታ ተናገረች ብላችሁ ምን ፍጠሪ ነው የምትሏት? ብለው በነጻ አሰናብተዋታል። ይሁን እንጂ አቡነ ሰላማ በዚህ ቀን ያሳዩት ቆራጥነትና ትግል አንድ ጎበዝ የክርስቲያን ሃይማኖት መሪ ሊያደርግ ከሚገባው ነገር በምንም ያልጎደለ በመሆኑ የጠሏቸው አጼ ቴዎድሮስ እንኳ በልባቸው ሳያደንቋቸው አልቀሩም። ግን የጎንደር አድባራት ታቦታቻቸው፣ መጻሕፍቱና ነዋየ ቅድሳቱ እየወጡ ተቃጠሉ። አጼ ቴዎድሮስም ቤተክርስቲያኖቹ ሲቃጠሉ እየተመለከቱ ጌታ ኢየሱስ ክርስቶስ ሆይ ዛሬ ሰዎች ሁሉ አረመኔ እንደሚሉኝ ያውቃለሁ አንተ ግን የልቤን የሰራህልኝ ቅዱሴ እንደምትለኝ አልጠራጠርም። ያንተን ስም የሚያረክሱ አብያተ ጣዖታትን እንጂ አብያተ ክርስቲያናትን ያቃጠልኩ አይመስለኝም አሉ። ምዕራፍ 51 ሁሉም ባዶ አጼ ቴዎድሮስ በድንኳናቸው ውስጥ ብቻቸውን ቁጭ እንዳሉ ከሰው ልጆች መካከል የልብ ወዳጆችና ረዳቶች ለማግኘት ፊታቸውን በአራቱም ማዕዘን አዘዋውረው በዓይነ ሕሊና ፈለጉ። በተዋበች ቦታ ቀዝቃዛዋና ግዴለሿ ብስጭትን ከማቅለል ይልቅ የተረፈውን ትዕግስት የሚያስጨርሱት እቴጌ ጥሩ ወርቅ ተተክተውበት አገኙ። ወደ ቤተ ክርስቲያናቸው ዘወር ብለው ቢያዩ ውድቀታቸውን ለማፋጠን የሚባክኑት አቡንና ካህናት ሞልተው አገኟት። የነጭ ወዳጆችን ለመፈለግ የጆን ቤልንና የፕላውዴንን ቦታ ቢመለከቱት ፕላውዴን በካሜሮን ቤል በነስተርንና በነ ሮዘንታል ተተክተው አገኟቸው። ወደየመኳንንቱ ቢዞሩ ሁሉም ጦሩን ሲሰብቅባቸው ጎራዴውን ሲመዝባቸው አዩ። ብቻ ወደ ላይ ቀና ሲሉ እግዚአብሔርን፣ ወደ ጎናቸው ሲመለከቱ ታማኝ አሽከሮቻቸውን እነ ገብርየንና እነ እንግዳን ብቻ በነበሩበት አገኟቸው። በዚህም ጊዜ እግዚአብሔር ሆይ በሰጠኸኝ ኃይልና ስልጣን ጠብቅ ብለህ የሰጠኸኝን ሕዝብ እጠብቃለሁ፣ ሲያጠፋም እቀጣዋለሁ አሉ። አይኖቻቸውን ወደ ላይ ሰቅለው በሕሊናቸው ወደ ጀግኖቻቸው እየተመለከቱም ጀግኖቼ ሆይ የቀራችሁኝ ወዳጆቼ እናንተ ብቻ ተሆናችሁ፣ እንግዲህ ከእናንተ ጋር ብቻ ሁኜ ልሠራው የምችለውን ነገር እሠራለሁ። ጦርና ጎራዴ ማረሻና ማጭድ ላደርጋችሁ አስቤ ነበር። አሁን ግን አሻሽዬ ጠመንጃና መልፍ አደርጋችኋለሁ። የቤተ ክርስቲያን መሪዎችና ቃጭሎቹ መልካሞቹ ድምጾቻችሁ ወደ አረመኔዎች ሁሉ ምድር እንዲደርሱ ጓጉቼ ነበር። አሁን ግን ቀልጣችሁና ሌላ መልካዎቻችሁ አስፈሪና ገዳይ በሆነ ድምፅ በቤተ ክርስቲያኖች በሕዝብ ቤቶችና በሕዝብ ሕይወት ላይ ታጓራላችሁ። ላሞችና በሬዎች ከጦር ፈረስ ይበልጥ በምቾት እንድትያዙ አስቤ ነበር። አሁን ግን በፈረስ እየተደናችሁ ከጌቶቻችሁ ጋር ትታረዳላችሁ። ተስፋዬንና መልካም ምኞቴን ባጨለሙብኝ አገሬ ሰዎች ላይ ሳምኖኝ እየከዱኝ በእጄ ባሉ የውጭ ሰዎች ላይ እስትሞት ድረስ የቀን ጨለማ ይወርዳል። እንድትስቁ ስጨነቅ ፊታችሁን ያጠቆራችሁብኝ ሁሉ የጠቆረ ፊታችሁን በደምና በእንባ አጥበዋለሁ አሉ በልባቸው። አጤ ቴዎድሮስ ጎንደርን አቃጥለው ደንቢያን ዘርፈው በዚያው ጥግ እንደሰፈሩ ተባሻ ገልሞ የተላከው መልእክተኛ ከአለፋ መጣና ከንጉሠ ነገሥቱ ተገናኘ። ወደ ድንኳን ገብቶ እጅ ነስቶ እንደቆመ ገልሞ ደህና ነው አሉ አጤ ቴዎድሮስ። ደህና ናቸው አለ አሽከሩ በፍርሃት እየተጨነቀ። ከመልእክተኛው ደብዳቤውን ተቀብለው ካነበቡ በኋላ ሁሉም ተይዘዋል አይደል? አሉ አጤ ቴዎድሮስ። ተይዘዋል ጃንሆይ። ግንባሮ ካሳም ተማርኳል? አዎ ተማርኳል። በሌላስ በኩል አገሩ ሰላም ነው? ምንም የለ ጃንሆይ፣ ሁሉም ሰላም ነው። ገልሞስ እንዴት ነው? ከህዝቡ ጋር ስምም ነው? በጣም ስምም ናቸው። አሁን ተሽፍቶች ስንዋጋ እንኳ ህዝቡ እንዴት ነው የረዳን? እንዲህም አይደል ስምምነቱ። መልካም ነው አሉ አጤ ቴዎድሮስ። ከዚያም ደብዳቤውን አጠፍ አድርገው በኪሳቸው ከተቱና ወደ መልእክተኛው ቀና ብለው እየተመለከቱ ለመሆኑ የተማረኩት ስንት ናቸው? አሉ። ወደ አምስት መቶ ይሆናሉ ጃንሆይ። እንግዲህ ገልሞን ስትለው አቤት ተባረክልኝ፣ ተባረክልኝ መቼም ከአንተ የቆጠብኩት ፍቅር ስለሌለኝ ድሮ ተምወድ የበለጠ ልወድህ አልችልም። እግዚአብሔር ይባርክህ። እንግዳ አንድ ጊዜ የተላጓሉን ወታደሮች ሲጋፈፈልኝ ከማየቴ በቀር እኔ በሌለሁበት ይህን ያህል ወንበዴ ያጋፈፈልኝ የለም። አሁንም አንተ እንደማረካቸው ራስህ በሻሁራ ገበያ ላይ በስቅላትና በጥይት ቅጣቸው ብለውሃል በለው አሉ አጤ ቴዎድሮስ። መልእክተኛው ለጥ ብሎ እጅ ነሳ። ከዚያም ወደ እልፍኝ አሽከሩ ቀና ብለው እያዩ ውጣና ለበጅሮንድ አንድ ወርቀ ዘቦ ቀሚስ በወርቅ የተጌጠ የአንበሳ ቆዳ ለምድ አንድ የአረብ ጎራዴ ለገልሞ ላክለት፣ ለመልእክተኛው መቶ ብር ለስንቅ ስጠው በለው አሉ። የእልፍኝ አሽከሩ እጅ ነስቶ ሲወጣ መልእክተኛውም እጅ ነስቶ ተከተለው። ደህና ዋል አሉ አጤ ቴዎድሮስ። መልእክተኛው በፍጥነት ዘወር ብሎ እንደገና እጅ ነሳና ወጣ። ጎንደርን ካቃጠሉ ከጥቂት ጊዜ በኋላ አጤ ቴዎድሮስ ታቦቱንና የቤተ ክርስቲያኖቹን ዕቃዎች ሁሉ ይዘው ወደ ደብረ ታቦር ሲመለሱ ጳጳሱንም በግዞት ወደ መቅደላ ላኳቸው። ከፈረንጅ እስረኞችን መካከል እነ ቆንስል ካሜሮንን የሞቱ ፍርድ ወደ እስራት የተለወጠላቸውን እነ ስተርንንና እነ ሮዘንታልን ወደ መቅደላ በእስራት ሲልኩ የቀሩትን ወደ ጋፋት ልከው በኢትዮጵያ ውስጥ ይሰራል ተብሎ መወጠን ቀርቶ በሕልም ታስቦ የማይታወቀውን ስራ አስጀመሩ። በጋፋት ሲሰሩ የቆዩት ነገሮች ሁሉ ለሰው ሰላማዊ አገልግሎት የሚሆኑ ልዩ ልዩ ዕቃዎችና ባሩድ ብቻ ነበሩ። በዚህ ጊዜ ግን ከመጀመሪያው ጀምሮ ተከታዩ ተቀዳሚው እየበለጡ የወጡ ታላላቅ መድፎችን ማሰራት ጀመሩ። አጼ ቴዎድሮስ ወደ ጋፋት ሲሄዱና ነሐሱ መዳቡና ብረቱ በታላቁ ምድጃ ቀልጦ ውሃ ሲመስል የመተላለፊያው ቧንቧ በር ተከፍቶ ሲወርድና የመድፉ ቅርጽና መጠን በውስጡ በተቀረጸበት ታላቅ ሸክላ ውስጥ ሲፈስ ከዚያም እስከ ሁለት ቀን ድረስ እንዲበርድ በምስሉ ሸክላ ውስጥ ይቆይና ሸክላው በትንሽ መዶሻ እየተሰበረ መድፉ ሲወጣ ካዩ በኋላ የሚቀጥለውን ደግሞ ከዚህ በለጥ እንዲል አድርጋችሁ ቅረጹት ይላሉ። ጃንሆይ እኛ እኮ ወንጌል ሰባኪዎች እንጂ ለዚህ ሙያ የምናውቀው ነገር አልነበረም ይላሉ ፈረንጆቹ። አይ ይሄን እንኳ ተውት፣ ወንጌል መስበክ ተሆነ ስራችሁ፣ ወደዚህ የቄስ ሰራዊት ወደሚተራመስበት አገር መጥታችሁ ከምትደክሙ በጥጋችሁ ያሉትን ቱርኮች አታጠምቁልኝም ነበር? እነሱን ክርስቲያን ብታደርጉልኝ እኛም አረፍን ማለት ነበር። መድፍ በመስራትም እናንተም እኔም አንቸገርም ነበር ይላሉ። አንድ ቀን በታላቁ የብረት ማቅለጫ ምድጃ ላይ ልዩ ልዩ አይነት የብረታ ብረት ቁርጥራጮች ሲወረወሩ አጼ ቴዎድሮስ ከጎንደር ቤተክርስቲያኖች የደወል መስቀያዎች እየወረዱ ከመጡት ታላላቅ መረዋዎች ሁለት ሶስቱን ራሳቸው በአንድ በኩል ይዙና እንግዳ ና በዚህ በኩል ያዝ፣ ገብርዬ በሱ በኩል ያዝ እያሉ ለሶስት እያነሱ ወደ ጋለው ምድጃ ከወረወሩ በኋላ በጥጋቸው ወደ ነበሩት ወደ ማርቲን ፍላድና ወደ ዋልድ ማየር ዘወር ብለው አቶ ፍላድ በአሁኑ ጊዜ የጌታዬን የኢየሱስ ክርስቶስን ትምህርት ለማስከበር ተወደወል ድምፅ ይልቅ የመድፍ ድምፅ አስፈላጊ ሆኖ ስላገኘሁት ይኸው የቤተ ክርስቲያኖችን ደወሎች ጭምር አቀልጣቸዋለሁ። ይህን ስታዩ ክርስቲያኖቹ የአውሮፓ መንግስታት በእጅ ያሉትን የሃይማኖት መጻሕፍትና የአገሬን ሰላም የሚበጠብጡ ብዙ ካህናት ቁጥር ይበልጥ የሚያበዙ ቄሶች ተሚልኩልኝ የጦር መሳሪያና የእጅ ሙያ አዋቂዎች ቢልኩልኝ እንዴት እንዋደድ እንደነበር ለመረዳት ትችላላችሁ። እናንተም አሁን መጽሐፍ ቅዱሳችሁን አጥፋችሁ የመድፎቻችን ቁመት ረዘም ወርዳቸው ሰፋ የሚልበትን ብልሃት ብንፈልግ ወዳጆች ሆነን እንኖራለን አሉ። አጤ ቴዎድሮስ በዚህ ሁኔታ ላይ እንዳሉ ቀደም ሲል ኢትዮጵያ ውስጥ ብዙ ዘመን የኖረው ኢትዮጵያውያን ባሻ ፈለቀ የሚሉት ሚስተር ስፒዲ ከእንግሊዝ መንግስት ቆንስል ካሜሮንና ሚስዮናውያኑ እንዲፈቱ የተጻፈ ደብዳቤ ይዞ መጣ። አጼ ቴዎድሮስ ግን በዚህ ደብዳቤ የቀረበውን ልመና ከመቀበል ይልቅ ለቁጭታቸው ብድር መመለሻ አጋጣሚ ስለሆነላቸው ደስ አላቸው። ደብዳቤው ተተርጉሞ እንደተነበበ ስማ ባሻ ፈለቀ አሉ አጼ ቴዎድሮስ። አቤት አለ ሚስተር ስፒዲ። አንተም ከነካሜሮን ጋር ትቆያለህ? ጃንሆይ ከታዘዙ የት እደርሳለሁ? ጌቶቻችሁ ሲኮሩ እኛም እንኮራለን። እሺ ጃንሆይ። አጤ ቴዎድሮስ ስፒዲን ለመጉዳት ሳይሆን ለደብዳቤያቸው መልስ ለመስጠት እንኳ የኮሩትን የእንግሊዝ መንግስት ባለስልጣኖች ለማዋረድ ሲሉ ጥቂት ቀኖች አስራው አቆይተው ተፈቶ ወደፊታቸው እንዲቀርብ አደረጉና ንግስት ቪክቶሪያን በእስያና በአፍሪካ ባሉ ቅኝ ግዛቶች እንዳሉት ነገስታት መገመቶን እስተተውልኝ ድረስ ቆንስሎም ሆነ ቄሶቹ አይፈቱም በላቸው። እኔ ክርስቲያን ናቸውና ይህች ጥንታዊት የክርስቲያን ነገር በቱርክና በአረብ ወራሪዎች ስትጠቃ ይረዱኛል ብዬ ጻፍኩላቸው እንጂ የፈራኋቸው መሰላቸው። ኢትዮጵያ ቅኝ ግዛት አትሆንም በላቸው። አንድ ኢትዮጵያዊ ብቻውን በዓለም ላይ ቢቀር እንኳ ብቻውን ለነጻነቱ ሲዋጋ ይሞታል እንጂ የሰው ባሪያ አይሆንም በላቸው። በምድር ባቡራችሁ፣ በባህር መርከባችሁ፣ በሌላውም ብዙ በሆነ የእጅ ሙያችሁ ብትበልጡንም በሃይማኖት ጽናት፣ በሀገርና በነጻነት ፍቅር አትበልጡንም። እኛም የሃይማኖት ብቻ ሳይሆን የጋለ የሀገርና የነጻነት ፍቅር አለን በላቸው። ኢትዮጵያን ቀኝ ግዛት ለማድረግ ያማከሯቸው ፈረንጆች እንዳሉ የኢትዮጵያውያን እንኳን ለፈረንጅ ለራሳቸው ንጉሠ ነገሥት ለቴዎድሮስ አንገዛም ብለው ሸፍተዋል በላቸው። ደብዳቤ እንዳልጽፍላቸው የጨዋነት ባህሪ ስላላየሁባቸው አላደርገውም አሉ የተበሳጩት ንጉሠ ነገሥት። ከዚያ በኋላ ምንም የወዳጅነት ምልክት ሳያሳዩ እንዲፈቱላችሁ ተፈለጋችሁ ሰራተኞችና የጦር መሳሪያ ይዛችሁልኝ ኑ አሉና ሸኙት። በዚህም ጊዜ ለአጤ ቴዎድሮስ መሃል በጌምድር ዋድላ ደላንታ፣ ሸዋ፣ ዳሞት፣ አገው ምድር፣ አቸፈር፣ ወንድዬ፣ አለፋና ጣቁሳ ለጥ ብሎ የተገዛላቸውን ያህል ወሎና ጎጃም እጅግ አስቸግሯቸው ነበር። የአፄ ቴዎድሮስን መንግስት በሽፍትነት እጅግ ካስቸገሩት ሰዎች መካከል ከጎጃሙ ተድላ ጓሉና ከወሎ አመዴ በሽር ጋር የሚወዳደር አልነበረም። እርግጥ እነ ደጃች ንጉሴና እነ ጋረድም ነበሩ። ነገር ግን እነዚህ ሰዎች እንደ ተድላ ጓሉ ሙስተራና ጅበላን የመሰሉ አምባዎች፣ እንደ አመዴ በሽር ራያና ዘቦን የመሰሉ በረሃዎች ለሽሽት ስላልነበሯቸው ተራ በተራ በገናናው ንጉሠ ነገሥት ክንድ ወደቁ። እነዚህ ግን በጀግንነትም ባይሆን በሽሽጥና በደፈጣ ውጊያ አጼ ቴዎድሮስን ሲያበሳጩ ኖሩ። አጼ ቴዎድሮስ የቁጣ ሰይፋቸው በተመዘዘበት በዚያ አስፈሪ ጊዜ ልማደኛው ተድላ ጓሉ ጎጃምን ይዞ እጅግ ዝነኛ በሆነው ለጋስነቱ በየቦታው ግብር እያበላ እያጠጣ አገሩን ሁሉ አሸፍቶት ነበር። አጼ ቴዎድሮስም ይህን ባወቁ ጊዜ ሳይታሰብ ሌሊት ሌሊት እየተጓዙ ጎጃም ደረሱና የደጃች ተድላ ጓሉን ጦር ሲያሳድዱ አጅሬ እንደ ልማዱ ወደ አምባው ሸሸ። አጼ ቴዎድሮስ በዚህ ጊዜ ያልሸፈተው ሕዝብ በወታደር እንዳይበዘበዝና እንዳይጉላላ በበቂ ወታደር እያስጠበቁ የሸፈተውን መንደር ሁሉ በሳት እየለበለቡና ከብቱን እየዘረፉ ይጓዙ ጀመር። ሽፍታ ሆነው ወይም ሽፍታውን ደጃዝማች ተድላን ሲረዱ የተገኙትን ሁሉ አንዳንዱን በጥይት በማስደብደብ አንዳንዱን በስቅላት የቀረውንም በሰይፍና በጎራዴ ያስከተክቱት ጀመር። በሜዳ ላይ በአጥር ተከበው በዘበኛ እየተጠበቁ በረሃብና በጥም እንዲሞቱ የተደረጉም አሉ። በዚህ መጠን የካህናቱና የመኳንንቱ ስብከት የሕዝቡ ፍርሃትና ጥላቻ እየበዛ ሲሄድ የንጉሠ ነገሥቱ ሐዘንና ቁጣ እስከ መጨረሻው እየጋለ በቅርብ ወዳጆቻቸው ዘንድ እንኳ እያስፈራቸው ከመሄድና አበዱ ተብለው እስከ መጠጠር አደረሳቸው። ሽፍታ በአካባቢያችን የለም ካላጠፋንም ንጉሠ ነገሥቱ አይነኩንም ብለው በሰላም የሚቀመጥ ሕዝብ ብቻ ካልሆነ በቀር አጥፍቶም ይሁን ሳያጠፋ በፍርሃት ሲሸሽ የሚገኝ ሕዝብ ለመንደሩና ለከብቱ ዋስትና አልነበረውም። ሰላምና እድገት በሕልም ብቻ ታይተዋቸው የጠፉባቸው ንጉሠ ነገሥት ፊታቸው በዞረበት ሁሉ ስቃይና ምጥ ይፈጠር ጀመር። በመንገዳቸው ፊት ለፊት የሚታየው ሰማይ የነካ የመሰለ የጥቀርሻ ጥቁር ጤስና ቀይ ነበልባል ብቻ ሆነ። ከብት ለመበላት ብቻ ሳይሆን ባለቤቱን ለመጉዳት እየታረደ በችኮላ ጊዜም በጥይት እየተገደለ ይጣል ጀመር። አጼ ቴዎድሮስ ልባቸውን ያቆሰለውን የደጃች ተድላ ጓሉ መጠጊያ በዚህ ሁኔታ ከጨፈጨፉት በኋላ በአንድ ቦታ ላይ እንደሰፈሩ እጅግ አሳዛኝ የሆነ ወሬ ደረሳቸው። አንድ ጊዜ አቤቱ ሰይፉ ሲያስቸግራቸው በቀር በሰላምና በታማኝነት የቆየላቸው የሸዋ ሕዝብ ራሳቸው ሹመውት የተመለሱትን አቶ በዛብህን ንጉሥ ብሎ በሙሉ መሸፈቱን ሰሙ። በዚህም ጊዜ በላስታ በስቅላት የቀጧቸው የዋግ ሹም ገብረመድህን ልጅ ደጃች ጎበዜ፣ ወልቃይ ጠገዴ ጥርሶ ጎበዜ እየበረቱ መሄዳቸውን ተረዱ። አጤ ቴዎድሮስ እንደዚህ ባለ ችግር ላይ በሚገኙበት ጊዜ ሐሳባቸው በብዙ ሁኔታ ተቸገረ። እንደገና ሶስተኛ ዙር ጦርነት ልጀምር አሉ በልባቸው። አንድ ቀን ጠዋት እንግዳንና ገብርዬን ሌሎችንም ታላላቅ መኳንንት ወደ ድንኳናቸው አስጠርተው ስለ አዲሱ ችግር ሲነጋገሩ መቼም የኢትዮጵያ ሕዝብ ዋና ዓላማ አድርጎ የያዘው እኔን አንድ ቀን እንኳን እንቅልፍ ሳያስገኝ መግደልን ነው። በዛብህ እኔን ይክዳኝ፣ ሸዋ እኔን ይክዳኝ፣ እንደ በጌ ምድር እንደ ጎጃም እንደ ወሎ እንኳ አልተመታ በሰላም ኖረ፣ በሰላም ተውኩት፣ ግብር እንኳ ብዙ አልቀበለው አሉ አጼ ቴዎድሮስ ታላቅ ሐዘን ባለበት ድምፅ። እንግዲህ ክረምቱ ሲያልፍ አዲስ አይነት ጦርነት መጀመር ነዋ አሉ ራስ እንግዳ። አዎ ሌላ ምን እናደርጋለን አሉ ፊት አውራሪ ገብርዬ። እንግዲህ እግዚአብሔር የፈጠረኝ ለዚህ ብቻ ከሆነ መቼስ ምን አደርጋለሁ አሉ አጼ ቴዎድሮስ። ጃንሆይ ለምኑም አይዘኑ ሁሉም ለራሱ ይብሰዋል አሉ ራስ እንግዳ። ሁሉንም አጥፍተነው እንጠፋለን አሉ ፊታውራሪ ገብርዬ። በሉ እንግዲህ ወታደሩንም ተዘጋጅተው እንዲቀመጥ አስጠንቅቁት አሉ አጼ ቴዎድሮስ። ምዕራፍ 52 ሆርሙዝድ ራሳም አጼ ቴዎድሮስ በዳሞትና በአገው ምድር ወሰን ጥግ በሚገኘው አሸፋ በሚባለው ቦታ ላይ ሰፍረው እንዳሉ ሆርሙዝ ራሳም የተባለው ከለዳዊ ከንግሥት ቪክቶሪያ የተላከ ደብዳቤና ገጸ በረከት ይዞ ወደ ኢትዮጵያ መጣ። ወደ ንጉሠ ነገሥቱ ለመቅረብ እንዲፈቀድለት ከምጽዋ ጀምሮ ብዙ ደብዳቤ ሲጽፍ ከቆየ በኋላ በመተማ በኩል ከመጣ የሚቀበሉት መሆኑን በመግለጽ ስለላኩበት በዚያ በኩል መጣ። ከንግሥቲቱ የመጣው ደብዳቤም ለአጼ ቴዎድሮስ ጥያቄ መልስ ባይሆንም ስነ ስርዓቱን የተከተለና ለአንድ ንጉሠ ነገሥት ሊጻፍ የሚገባው በራሳቸው በንግሥቲቱ እጅ የተፈረመ ነበር። ከመጀመሪያውም ንግሥት ቪክቶሪያ ከንጉሠ ነገሥት ቴዎድሮስ ደብዳቤ የተላከላቸው መሆኑን አላወቁም ነበር። የዚህ ሁሉ ችግር ጠንቅ የሆነው ሎርድ ራስል ደብዳቤውን እንደ አንዳች ውዳቂ ነገር በአንድ ቦታ ወትፎ ትቶት ነበር። ንግሥት ቪክቶሪያ አጼ ቴዎድሮስ የተቀየሙበትን ነገር ከሚስተር ስፒዲ ሲሰሙ ስለ ደብዳቤው መምጣት ጠይቀው ደብዳቤው በተገኘ ጊዜ ግብዙንና የራሱን ጥፋት ለመሸፈን የቆጤማ ሀገሩን የቃዣውን የውጭ ጉዳይ ሚኒስትር ወቅሰው በራሳም እጅ የመጣውን ደብዳቤ ጻፉ። ሎርድ ራስል ለአፄ ቴዎድሮስ ደብዳቤ ሲጽፍ እንኳን ንጉሥ ነገሥትነታቸውን ችላ ብሎ ልዑል ሆይ ይላቸው ነበር። ይህ ሰው የውጭ ጉዳይ ሚኒስትርነቱን ተሽሮ ለሎርድ ስታንሊ የተሰጠበት ምክንያት በአፄ ቴዎድሮስ ደብዳቤ ላይ ያሳየው ቸልታና ይህ ቸልታ ያስከተለው ጠንቅ ነው የሚሉ አሉ። ሆርሙዝ ራሳም በዘሩ የሜሶፖታሚያ አረብ ቢሆንም እንግሊዞች በኤደን ቅኝ ግዛታቸው ከፍተኛ ኃላፊነት ያለበት ሥራ አስይዘውት የነበረ ጨዋና አዋቂ ሰው ነበር። የእንግሊዝ መንግሥት ወደ አጼ ቴዎድሮስ እሱን ለመላክ የመረጠባቸው ምክንያቶችም አንደኛው በሰውየው ችሎታ በመተማመን ሲሆን፣ ሁለተኛ በኢትዮጵያውያንና በአረቦች መካከል ፍቅር አይኖር እንጂ የዘር ዝምድናቸው የማይካድ በመሆኑ ከአንድ እንግሊዛዊ ይልቅ ምናልባት ምስራቃዊው ሰው ከምስራቃዊው ንጉሠ ነገሥት ጋር ለመግባባት የተሻለ ዕውቀትና ልምድ ሊኖረው ይችላል በማለት ይመስላል። በዚያም ይሁን በዚህ ለዚህ መልእክት ከራሳም የተሻለ ሰው አልተገኘም። በእርግጥም ሚስተር ራሳም ለዚህ ሥራ ብቁ የሆነ ሰው ነበር። በመተማ በኩል ወደ ኢትዮጵያ ምድር ከገባ ጀምሮ በየደረሰበት የኢትዮጵያ መኳንንትና ሕዝብ እየተቀበሉ በክብር እያስተናገዱት አጼ ቴዎድሮስ ከላኩለት አጃቢዎች ጋር ደንቢያን፣ አለፋን፣ ወንድጌን፣ አቸፈርን፣ ቱምሃን፣ አገው ምድርን አቋርጦ ዶክተር ሄንሪ ብላንክና የመቶ አለቃ ፕሪዶክስ ከተባሉት ተከታዮቹ ጋር ንጉሠ ነገሥቱ ባሉበት አካባቢ ሲደርስ ራስ እንግዳ ከብዙ መኳንንትና ወታደሮች ጋር ሂደው በታላቅ ክብር ተቀበሉት። ሚስተር ራሳም ከራሱ በቅሎ ወርዶ አጼ ቴዎድሮስ በላኩለት በቅሎ ላይ ተቀምጦ እነ ራስ እንግዳና እነ አቶ ሳሙኤል በታላቅ ወዳጅነት እያጫወቱት ወደ ታላቁ የድንኳን ከተማ አመሩ። እነ ሆርሙዝ ራሳም ወደ ድንኳኑ ከተማ ሲጠጉ ድንኳኖቹ ሁሉ በታላቅ የሐር ድንኳን ዙሪያ እጅግ ደስ በሚል ሁኔታ ተተክለው ሲያዩ አንድ አይነት የልብ ደስታ ተሰማቸው። መኳንንቱና እንግዶቹ ታላቁ የሐር ድንኳን ከመድረሳቸው በፊት ከየበቅሎቻቸው ወርደው እንግዶቹ ለማረፊያ ወደ ተዘጋጀላቸው ቀይ ድንኳን ገብተው ሲያርፉ ራስ እንግዳና አቶ ሳሙኤል ወደ ንጉሠ ነገሥቱ ድንኳን ሄዱ። እንግዶቹ ልዩ ልዩ ምግብና መጠጥ ቀርቦላቸው ሲጋበዙ ቆይተው ከቀትር በኋላ ራስ እንግዳና አቶ ሳሙኤል መጥተው በኮረብታው ወገብ ላይ ወደ ተተከለው የንጉሠ ነገሥቱ ድንኳን ግራና ቀኝ ተሰልፎ እንኳን ደህና ገባችሁ የሚል የጥይት በረዶ በሚያፈሰው ወታደር መካከል ይዘዋቸው ወጡ። ሚስተር ራሳምና ተከታዮቹ ወደ ንጉሠ ነገሥቱ ድንኳን ገብተው እጅ ሲነሱ ሰይፎቻቸውን እንደታጠቁ ነበሩ። በድንኳኑ ውስጥ ያዩት ነገር ሁሉ ሲጠብቁት ከቆዩት ነገር እጅግ የተለየ ሆነባቸው። ልዩ ልዩ የማዕረግ ልብስ የለበሱ መኳንንት ንጉሠ ነገሥቱ ከተቀመጡበት ወንበር በስተግራ ቆመው ከመታየት በቀር የንጉሠ ነገሥቱን ክብር የሚገልጽ ሌላ ልዩ ምልክት አልነበረም። ምንም እንኳን ስለ አጼ ቴዎድሮስ አኗኗርና ጠባይ ቀደም ሲል ሲነገራቸው ቢቆይ አብለጭላጭና ዥንጉርጉር ነገር እንዲሁም ከልክ በላይ የሆነ ስነ ስርዓት በመውደድ ከታወቁት የምስራቅ ነገስታት መካከል እንዲህ ያሉ በተራሰው ሁኔታ የሚኖሩ ንጉሠ ነገሥት በማየታቸው በልባቸው ተገረሙ። ቆላ ደጋውን፣ ሻካራ ለስላሳውን፣ አቀበት ቁልቁለቱን፣ እርጥብ ደረቁን ሲረግጡ፣ ጋሬጣና ሾህ ሲወጋቸው፣ ጠጠሩ ሲጎረብጣቸው፣ እንቅፋቱ ሲመታቸው፣ እድሜያቸውን ቢገፉትም መልካም የሆነ የተፈጥሮ ቅርጻቸውን ያላጡት እግሮቻቸው ጫማ አልነበራቸውም። እድሜው ወደ 49 ዓመታት የሆነ ሰው ሊኖረው ከሚችለው ያነሰ ሽበት ስለሚታይባቸው ብስጭት ያሸብታል የሚባለውን አስተሳሰብ ያስክድ ነበር። የለበሱት ልብስ ከእጀ ጠባባቸው በቀር ሁሉም በኢትዮጵያ ውስጥ የተሰራና የተሰፋ ነበር። እንግዶቹ ወደ ድንኳኑ ሲገቡ የኢትዮጵያን ምድር ከረገጡበት ጊዜ ጀምሮ በብዙ ኢትዮጵያውያን ላይ ሲያዩት የቆዩትን ያለባበስ ፈሊጥ በንጉሠ ነገሥቱ ላይ አዩ። ነጩን ኩታቸውን እስከ አይናቸው ድረስ ካፍንጫቸው ላይ አድርገው ለስላሳና ረጋቢ በሆነ ወንበር ላይ ተቀምጠው ነበር። ሚስተር ራሳምና ተከታዮቹ ይህን ሲያዩ ሟቹ ቆንስል ፕላውድን በዓለም ውስጥ የሚስተካከላቸው ንጉሠ ነገሥት አለ ብለው አያምኑም ሲል የጻፈው ትዝ አላቸው። እዚያ ጊዜም ቢሆን ከፋርስ፣ ከህንድ፣ ከግብፅ፣ ከአውሮፓ የሚመጡ ልዩ ልዩ ዕቃዎች እጅግ የሚያማምሩ ልዩ ልዩ ቀለም ያሏቸው ከሐር ከጥጥና ከሌላም ነገር የተሰሩ ልብሶች በሀገራችን ይገኙ ነበር። ለንጉሠ ነገሥት ቴዎድሮስ ከውጭ በገጸ በረከትነት ከሚላኩ ዕቃዎች መካከልም ብዙ አይነት ልብሶች ነበሩ። ስለ ጫማም እንኳንስ ከውጭ ማስመጣት ሰው በውስጡ የሚያልፍበት መርፍ ያሰሩት ንጉሠ ነገሥት ለሁለት እግሮቻቸው ጫማ በዚሁ ለማሰራት አቅቷቸው አልነበረም። ለንግሥት ቪክቶሪያ ገጸ በረከት መልስ ከላኩት የወዳጅነት ስጦታዎች አንዱ እንኳ ጥንድ የወርቅ ጫማ ነበር። ነገር ግን ኢትዮጵያን ከውድቀት ለማዳን እንጂ ለእረፍትና ለምቾት እንዳልተፈጠሩ እድሜያቸውን አብርሃም አደረገ እንደሚባለው በድንኳን ሲንከራተቱ ለመጨረስ እንጂ ለሁሉም ፍጡር በነጻ የተሰጠውን እንቅልፍ እንኳ አንድ ቀን ሳይጠግቡ ለሀገራቸው መልካም ዕድል ሲቃጠሉ እንዲኖሩ እንጂ ለደስታ ለመፈጠራቸውን ስላወቁት ምግባቸውም፣ ልብሳቸውም ቤታቸው ሆኖ በኖረው ድንኳን ውስጥ የሚገኙት ዕቃዎችም ከአንድ ቀኛዝማች ቤት ከሚገኙት እንኳ አነስ ብለው ሊታዩ የሚችሉ ነበሩ። ይህንንም ሲያደርጉ በሀገራቸውና በራሳቸው ሥራ እጅግ ይኮሩበት ስለነበረ ለምንም ሁኔታ የተሽጎረጎረ ንጉሥ ወይም የተሽጎረጎረች ንግሥት አሉ ቢሏቸው ጉዳያቸው አልነበረም። እኒህ በዘመናቸው በነበረ ትውልድ ዘንድ ጥላቻን፣ ምቀኝነትንና ቁጣን ያተረፉ በኋላቸው እየመጣ ማንነታቸውን ለሚረዳ ትውልድ ሁሉ ሐዘንን ጸጸትን መቆርቆርንና በአባቶቹ ሥራ ማፈርን ትተው ያለፉ አስገራሚ ፍጡር ንጉሠ ነገሥት ተብለው ዘውድ ሲደፉ በራሳቸው ላይ የወርቅ ዘውድ ሳይሆን አክሊለ ሦክ መሸከማቸውን ስለተረዱት እግዚአብሔር ሆይ ለምን ለዚህ መከራ ፈጠርከኝ? ጠብቅ ብለህ የሰጠኸኝን ሕዝብ ትቼ ወደ አንድ ገዳም ገብቼ እንዳልሞት እንደ ዮናስ ከፊትህ የሸሸሁ አድርገህ ትቆጥረኛለህ ብዬ ፈራው። በየደረስኩበት በሚያጋጥመኝ ፈተና እየተሸነፍኩ ሰዎችን በጭካኔ ስቀጣ ቆይቼ ኋላ ስራዬን ሳስብ ደግሞ ፈራሃለሁ። አምላኬ እንግዲህ ምን ላድርግ? የሕይወትን ዘመን አሳጥረህ ወይም የሰጠኸኝን መንጋ ሰላም አምጥተህ ከዚህ ስቃይ ብታሳርፈኝ ምን አለበት? የሰጠኸኝን ዙፋን የጥንት መሳፍንትና መኳንንት ዘሮች ይቀኑበታል። እባክህ በእጅህ ያለውን ሕይወቴን ቁረጥና እኔ ደፋሁትን አክሊለ ሦክ በአንደኛው ራስ ላይ ድፋበት። እኔ በተቀመጥኩበት የሾሁ ችንካሮች አስፈሪ ልሳናቸውን ወደ ላይ አሹለው በተተከሉበት ዙፋን ላይ አስቀምጠው ቀኑን በደስታ ሲበሩ ለማየት በምፈልጋቸው አይኖች የደም እንባ ሲፈስ ሳይ እውላለሁ። ሌሊቱን በእኔ አይን የደም እንባ ሲፈስ ያድራል። ብዙ ሰነፎች ክብር ደስታ ይመስላቸዋል። ደስታ ለብቻው ከክብር የበለጠ ሰፊ ግዛት አለው። ደስታ ክብር ሊሆን የማይችለውን ያህል ክብርም ደስታ ሊሆን አይችልም ሲሉ ለራሳቸው ራሳቸው ነግረው በዚህ ያላቋረጠ ፈተና በሚያንገላታቸው ዘመን እንደ ንጉሠ ነገሥትነታቸው በብዙ ሰራዊት መካከል ቢታዩም የግል ኑሮአቸው ከአንድ ተራ ወታደር ኑሮ የሚለየው በጥቂት ነገሮች ብቻ ነበር። የሀገራቸውን ተራ ሰዎች መስለው መታየታቸውም በእግዚአብሔር ኃይል የተቀበሉትን ታላቅነት የሚቀንስባቸው ሆኖ አልተሰማቸውም። እነ ሚስተር ራሳም በዚህ ሁኔታ ወደሚገኙት ንጉሠ ነገሥት ድንኳን ገብተው እጅ እንደነሱ ወንበር ቀረበላቸውና ተቀመጡ። አጼ ቴዎድሮስ ምንም እንኳ አረብኛ ቋንቋ በሚገባ ባያውቁ የራሳቸውን ቋንቋ ለማስከበርና የአረቡን የሚስተር ራሳምን ያህል አረብኛ ሊያውቁ አለመቻላቸውን በመገንዘብ የሰናፌ ተወላጅ የሆነውን ታማኝ ባለሟላቸውን አቶ ሳሙኤልን አስተርጓሚ አድርገው ንግግር እንደጀመሩ ሚስተር ራሳም ተነስቶ ከንግሥት ቪክቶሪያ ያመጣውን ደብዳቤ ለንጉሠ ነገሥት ቴዎድሮስ አቀረበ። ደብዳቤው ከተነበበ በኋላም በቃል ብዙ ብዙ ነገር መነጋገር ጀመሩ። የነ ቆንስል ካሜሮንና የነ ስተርንን የነ ሮዘንታልን ጥፋት እየዘረዘሩ አስረዱት። የካሜሮን ጸሐፊ ኬረንስ ካሜሮን ኢትዮጵያን ለመጨረሻው ትቶ በፍጥነት ወደ ምጽዋ እንዲመለስ የሚያዘውን በራስል ጸሐፊ የተፈረመ ደብዳቤ ይዞ ሲመጣ እንደ ገጸ በረከት አድርጎ ያመጣው ስጋጃ ራሱን በሱቲ የጠመጠመ ቱርክ ጦር እየሰበቀ አንበሳ ሲያባርር፣ አንድ ፈረንጅ በፈረሱ ሆኖ ቱርኩን ተከትሎ አንበሳውን ሲያባርር የሚያሳይ ስዕል ያለበት ስለነበር ምሳሌው የኢትዮጵያ አንበሳ ማለት ንጉሠ ነገሥቱ ወይም ሕዝቡ በግብፅና በቱርክ ሲታደን አውሮፓውያን በቱርክ ጀርባ ሆነው ሊያጠፉት መፈለጋቸውን የሚያስረዳ ሆኖ ስለተሰማቸው ከቆንስሉ ጋር ማሰራቸውን ብዙ አቅርበውት የቆዩት ሙሴ ባርደል የፈረንሳይ ተወላጅ የሆነው የካሜሮን አሽከር ማክረር ከእስራት እንዲፈታ ትዕዛዝ በመሰለ መንገድ ሲጠይቅ አይሆንም ቢሉት የታጠቀውን ኩታ ፈቶ በፊታቸው ላይ ስለተከናነበ ማሰራቸውን ገለጹለት። እንዲሁም በኢየሩሳሌም የሚኖሩ የኢትዮጵያ መነኮሳት ዘወትር በቱርኮች ከመጉላላታቸው በላይ ገዳማቸው ተቀምቶ ለግብጾች እንዲሰጥ ሲደረግ እንግሊዞች ኢትዮጵያውያንን ምንም አለመርዳታቸውን በጠቅላላው ክርስቲያኖቹ አውሮፓውያን ሁሉ የተገፋችውን ኢትዮጵያን ከልብ ይረዳሉ ብለው በፍጹም ተስፋ ሲጠባበቁ ከቱርኮች የማይሻሉ አጥቂዎች ሆነው ስላገኟቸው በተለይም እንግሊዞችን እንደዚያ ሲያምኗቸው ስለከዷቸው ቆንስሉንና ሌሎቹንም አጥቂዎች ማሰራቸውን ነገሩት። ከዚህም ጋር የሃይማኖት አስተማሪዎች ነን የሚሉት አውሮፓውያን በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ብለው ጽሑፍ የመጀመር ልማዳቸውን መዘባበቻ እንዳደረጉባቸውና በዚህም ሁሉ ምክንያት አውሮፓ ውስጥ አንድ ንጹሕ ክርስቲያን መኖሩን እንኳን እንደተጠራጠሩ ነገሩት። ይሁን እንጂ ሚስተር ራሳም ለተመረጠበት ተግባር ብቁ የሆነ ሰው ስለነበር በብዙ ሁኔታ አግባብቶ እስረኞቹ እንዲፈቱ አስደረገ። እስረኞቹ ከመቅደላ እስኪመጡም ከነ ተከታዮቹ የጣናን ባህርና የአካባቢውን የተፈጥሮ ውበት ሲመለከት ቆየ። አጼ ቴዎድሮስ በነደቅ ደሴትና በጣና ባህር ላይ የሸፈቱትን ሰዎች ሁሉ ድል የመቱባቸውን አዲስ አይነት ታንኳዎችም ያዩአቸውና የሄዱባቸው በዚህ ጊዜ ነበር። አፄ ቴዎድሮስ በዚህ ጊዜም በልጅ ምኒልክ ከመቅደላ አምልጦ ወጥቶ ሸዋ መግባትና መሸፈት ያደረባቸው ሐዘን ይከነከናቸው ነበር። ብቻቸውን በሆኑ ቁጥር ወይም ከራስ እንግዳ ጋር ሲሆኑ ወይ ምኒልክ እሱም ከዳኝ፣ እንግዲህ ማንን ይወዳል ሰው? እንደ ልጅ አድርጌ አሳደግኩት፣ ልጄን ጋርኩለት እንግዲህ ሰው ሰውን የሚወደው ምን ሲሰሩለት ነው? አሁንስ እኒህ ካህኖች መስተጻልዕ አድረግመውብኝ እንደሆነ እንጂ ሌላ ምክንያት ያለ አይመስለኝም ይሉ ነበር። በየቅጠጫው ያለው ሽፍታም መበርታቱን አላቋረጠም ነበር። በማንኛውም ሁኔታ በችግር ላይ የነበሩት ንጉሠ ነገሥት ማንንም አመንትተው ስለነበር ራሳቸውም አንዳንድ ጊዜ ቃላቸውን ቢያፈርሱ ጥፋት የሰሩ አይመስላቸውም ነበር። ስለዚህ ነጮቹ እስረኞች ተፈተው ከመቅደላ ወጥተው ወደ ሀገራቸው እንዲሄዱ ለሚስተር ራሳም ካስረከቧቸው በኋላ የሚያዩት ነገር ሁሉ በእንግሊዞች ያላቸውን ጥርጣሬ ስላባባሰው እስረኞቹን ለማስፈታት የመጡት እነ ሚስተር ራሳም ጭምር በዚሁ መያዣ ሆነው እንዲቆዩና ለእንግሊዝ መንግስት የእርዳታ መጠየቂያ ደብዳቤ እንዲላክ አደረጉ። ራሳቸው ለንግሥት ቪክቶሪያ ራሳም ለሎርድ ስታንሊ የጻፏቸውን ደብዳቤዎች ወደ እንግሊዝ ሀገር ለማድረስም ማርቲን ፍላድ ተመርጦ ሄደ። መልእክቱም የተሳካ ውጤት ለመስጠት ተቃርቦ ነበር። ነገር ግን ሊወገዱ ሲችሉ አስወጋጅ በማጣት በተፈጠሩ ያለ መግባባት ምክንያቶች የእንግሊዝ መንግስት ወታደሮቹን ወደ ኢትዮጵያ ለመላክ ወሰነ። ምዕራፍ 53 የመጨረሻው ዘመቻ አጼ ቴዎድሮስ በጋፋት የተጀመረው የመድፍ ሥራ በየጊዜው እንዲሻሻል ሲያስደርጉ እንደ ሴባስቶፖል ያለው 700 ኩንታል የሚመዝን ሌሎችም ተመልካቾችን ቀርቶ በእጃቸው የሰሯቸውን ጥቂት ፈረንጆችና ከአንድ ሺህ በላይ የሆኑ ኢትዮጵያውያንን ያስደነቁና እጅግ ታላላቅ የሆኑ መድፎች ተሰሩ። ከዚያም የሚጎተቱባቸው እጅግ ታላላቅ የሆኑ ባለ አራት መንኮራኩር የብረትና የነሐስ ሰረገሎች ይሰሩ ጀመር። ከዚህም በቀር እነዚህ እጅግ ከባዶች የሆኑ መድፎችና ሰረገላዎች የሚያልፉበት መንገድ ስለሚያስፈልግ ታላቁ ንጉሠ ነገሥት በየቦታው እያስጀመሩ ብዙ ለመግፋት ሳይችሉ ሽፍታ ማሳደድ ሲሄዱ እየተቋረጠባቸው የቆየውን የመንገድ ሥራ ከደብረ ታቦር እስከ መቅደላ ባለው ክፍለ አገር ላይ ጀመሩ። ሽፍታ ባላስቸገራቸው ጊዜ ቀኑን ሙሉ ከሰራተኞችና ከወታደሮቻቸው ጋር ሆነው ድንጋዩን በፈንጂ ባሩድ እያስበታተኑ ራሳቸው ድጅኖ ወይም መዶሻ ይዘው እየፈለጡ አንካሴ ዶማ ይዘው በመቆፈር ጉብታውን እያፈለሱ ጎድጓዳውን እየሞሉ ሲሰሩና ሲያሰሩ ይውሉ ነበር። በዚያ ወጣና ገባ ቦታ ሰፊና ምቹ የሆነ መንገድ ሲሰሩ የአንዱ ቀን መንገድ ወር ከሳምንት ግድም ይፈጅባቸው ነበር። በዚህ ስራ ላይ እንዳሉ በየቀኑ የሚደርሳቸው ወሬ ዙሪያቸውን የከበቧቸው ጠላቶች መበርታትና የግዛታቸው እየጠበበ መሄድ ነበር። በዚህ ጊዜ ሸዋ ለራሱ ነፃ ከሆነና የላኳቸውን ወታደሮች ወቅቶ ከመለሰ የእሳቸው ግዛት መሆኑ ጭራሽ ተረስቶ የአቶ በዛብህ እና የልጅ ምኒልክ የትግል ሜዳ ከሆነ ቆይቷል። ጎጃምን በሰፈራቸው በተነሳው አስፈሪ የሆነ ተላላፊ መሽታ ምክንያት ትተውት ከተመለሱ በዚያ ያሉትም ሽፍቶች ይበልጥ ከደረጁ ቆይቷል። እነ ላስታ፣ እነ ወሎ፣ እነ ትግሬ ጠላት በሆኑ ሽፍቶች ተይዘዋል። ሌላው ሁሉ ቀርቶ ተወልደው ያደጉበትና የጣና አካባቢ ግዛት በሙሉ በከዳተኞች ሽፍቶች እጅ ወድቆ ነበር። ውድቀታቸው እንዳነሳሳቸው እየተፋጠነ የመጣባቸው ንጉሠ ነገሥት በዚህ ጊዜ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ የሚባሉት በስም ብቻ ነበር እንጂ ግዛታቸው ውስጥ አንድ ጠቅላይ ግዛትም አይሞላም ነበር። የቀሯቸው የአገር ክፍሎች መሃል በጌምድር ዋላና ደላንታ ብቻ ነበሩ። ለዚሁም ከያለበት የሚነሳሳው ሽፍታ ከያቅጣጫው እየመጣ ወታደሮቻቸውን ያስቸግርባቸው ነበር። መንገድ በሚያሰሩበት ጊዜ እንኳ ከየአቅጣጫው የሚተኮስ ጥይት ሲያፋጭባቸው ይውል ነበር። ሁሉን ነገር እርግፍ አድርገው ጥለው ከእንግሊዞች ጋር የሚያደርጉትን ጦርነት በሚያሰላስሉበት በዚያ ጊዜ ሕዝባቸው እንዲህ ሲያስቸግራቸው እጅግ በተቃጠለ ቁጣ ፊታቸውን የመለሱበት ቦታ ሁሉ የጥፋቱ ጊዜ የደረሰበት የዋይታ ምድር ነበር። ወታደሩ በቀረላቸው ጠባብ ግዛት ላይ የሚበቃ ምግብ ሊያገኝ ስላልቻለ ወደ ሸፈተው ክፍል ሁሉ እግሩ እስከቻለለት እየዘመተ እየዘረፈ እንዲበላ ተፈቀደለት። አጼ ቴዎድሮስ ሽፍታ ይባሉ ከነበረበት ጀምሮ ያን ሁሉ መስፍን ተራ በተራ በደመሰሱበት ጊዜ ያልተለዩዋቸውን ታማኝ ጀግኖች ያበረከቱላቸውን ደንቢያን፣ አለፋንና ጣቁሳን፣ አቸፈር ወንድዬን ሳይቀር ወታደራቸው አጠፋቸው። የራሱ ጠላት የሆነ ህዝባቸው የጠላቸው ንጉሠ ነገሥት በዚህ ችግር ላይ ሆነው ያ ሁሉ ጥረታቸው ለእርሱ እንዳልነበረ ሁሉ በጠላትነት እየተዋጉ ከደብረ ታቦር መቅደላ ድረስ የሚወስደውን ሰፊ አውራ ጎዳና በታላቅ ትዕግስትና ድካም ሰርተው ከጨረሱ በኋላ ዋና ከተማቸው ሆኖ የቆየውን ደብረ ታቦርን አቃጥለው እነ ሴባስቶፖልን እያስጎተቱ ከስልሳ ሺህ አስር ሺህ አይሆንም ተብሎ ወደሚገመት ቁጥር የወረደውን ከክዳት የተረፈ ሰራዊት ይዘው የመጨረሻ ግዛታቸው ወደ ሆነው ወደ መቅደላ ምሽግ መጓዝ ጀመሩ። ታላቁ ንጉሠ ነገሥት ምንም እንኳ ከጥቂት ዓመታት ወዲህ ጀምረው ሲሰሯቸው የሚታዩት ስራዎች ሁሉ ተስፋ ከመቁረጥ የመነጩ እየሆኑ ቢታዩ በጋፋት የነበረውን ድርጅት ባፈረሱበትና ደብረ ታቦርን አቃጥለው ጉዞ በጀመሩባቸው ቀኖች ያዩአቸው ሰዎች ሁሉ የማይበገሩት ንጉሠ ነገሥት ሰው መሆን አይቀርምና የፈተና ብዛት መንፈሳቸውን ሳይሰርብርባቸው እንዳልቀረ ተረድተውት ነበር። በመንገድ ላይ ሲከዳ የሚያገኙትን ወታደርም በጭካኔ ይቀጡት ነበር። ማንኛውም ነገር ሲጠፋባቸው የራሳቸው የሆነውን የአካልና የመንፈስ ኃይል ያላጡት ንጉሠ ነገሥት በዚህ ሁኔታ ወደ መቅደላ ሲጓዙ ንጉሠ ነገሥታዊ ግርማቸው አልተለያቸውም ነበር። ማንኛውም ኢትዮጵያዊ ንጉሠ ነገሥት ከሳቸው ቀድሞ አሰርቶት በማያውቀው ጎዳና በማንም ጊዜ ተሰርቶ የማይታወቀውን በኢትዮጵያ ውስጥ ያሰሩትን ታላላቅ መድፍ በመንኮራኩር እያሳቡ የተለመደው ንቃትና ድፍረት ሳይለያቸው ሲጓዙ ማየት ለጊዜው ሊኮራበት የፈለገ ኢትዮጵያዊ ባይኖርም ለኢትዮጵያውያን ሁሉ ዘለዓለማዊ ኩራትን የሚሰጥ ነበር። እንደዚህ ተጉዘው መቅደላ አፋፍ ላይ ሲደርሱ በዚያ የሚገኙት የዘውድ ምክር ቤታቸው አባሎች የሆኑ አስራ አንድ ቢትወደዶች፣ ሌሎች ብዙ መኳንን፣ ወታደሩና በዚያ የሚገኙ ቤተክርስቲያኖች ካህናት በታላቅ ስነ ስርዓት ተሰልፈው ተቀበሏቸው። እንዲሁም ምንም እንኳ ላቀዱት ዓላማ ሲሉ በእስራት ቢያቆዩት እንደ ከፍተኛ ወዳጃቸው አድርገው ይዘውት የቆዩት ሆርሙዝ ራሳም ከተከታዮቹ ጋር አስፈትተው በዚያው እንዲገኝ አድርገውት ነበር። ራሳም ቀርቦ እጅ ከነሳ በኋላ ይበልጥ ቀረብ አድርገው እጁን ያዙና ለጤናህስ እንደምን አለህ አሉት። በጣም ደህና ነኝ ጃንሆይ አለ ራሳም። ይኸውልህ ታንተ ተተለየው ወዲህ እነዚህን መድፎች አሰራሁ። ከተለያየን ደስታ ያገኘሁባቸው ሰዓቶች ቢኖሩ አንዱ አሁን አንተን በደህንነት ሳይህ፣ ሁለተኛው ይሄ ታላቅ መድፍ ተሰርቶ ያየሁበት ጊዜ ብቻ ነው አሉ አጼ ቴዎድሮስ ወደ ሴባስቶፖል እያመለከቱ። ሆርሙዝ ራሳም ሴባስቶፖል ሲጎተት በብዙ መቶ የሚቆጠሩ ሰዎች ከመንኮራኩሩ ሰንሰለት ላይ የታሰሩ ብዙ መጫኛዎችን ሲጎትቱ በየደቂቃው ጠፍሩ ሲቦዳደስ ያ እጅግ የሚያስፈራ መድፍ ከነመንኮራኩሩ ከአቀበቱ ወደ ቁልቁለቱ ያገኘውን ሰውና እንጨት ሁሉ እየጣፈ ዘቅዝቆ ለመጋበለብ የፈለገ በሚመስል ሁኔታ ወደ ኋላው ሸከክ ሸከክ ማለት ሲጀምር መኳንንቱና ንጉሠ ነገሥቱ ራሳቸው ጭምር በእጃቸው ይዘውት የቆዩትን ታላላቅ ድንጋይ በመንኮራኩሩ ስር እየሸጎጡ ወደ መጣበት ቁልቁለት ከመጋለብ ያግዱት ነበር። ሆርሙዝ ራሳም ይህም ባየ ጊዜ ቴዎድሮስ ክፉም ይሁን ደግ ታላቅ ሥራ ለመስራት ታላቅ ችሎታ ያላቸው ናቸው ሲል ሟቹ ቆንስል ፍላውደን የጻፈው ትዝ አለው። ሀገራቸው በሙሉ ተበጥብጦባቸው በአውሮፓውያን ላይ ሁሉ ተስፋ ቆርጠው በሚገኙበት በአሁኑ ጊዜ እንዲህ እንዲህ ያለ ነገር የሞከሩ ሰው ኢትዮጵያውያን ቢተባበሩላቸውና ዓላማቸውን ቢከተሉላቸው ኑሮ እኛ ኢትዮጵያውያን እውሮች ነን እግዚአብሔር በሰማይ ቤት ብርሃን እንዲሰጣቸው ብርሃን አሳዩን ሲሉ ለንግሥት ቪክቶሪያ እንደጻፉት አውሮፓውያን ቀደም ሲሉ ያዩትን ብርሃን ቢያሳያቸው ኑሮ ምን ያህል ታላቅ ነገር ሊሰሩ ይችሉ ኖረዋል ብሎ አሰበ። አጼ ቴዎድሮስ ታላላቆቹን መድፎች ሁሉ ተራ በተራ እያስጎተቱ በተራራው አናት ወዳለው ከተማ ካወጡ በኋላ የሚስተር ራሳምን እጅ ይዘው ሲያነጋግሩት አቶ ራሳም ሰዎቻችሁ ወደ አገሬ ምድር መግባታቸውን ሰማሁ። በምናደርገው ጦርነትም ምናልባት ያቸንፉኝ ይሆናል። ግን የኢትዮጵያ ንጉሠ ነገሥት ቴዎድሮስን አቸነፍን ይሉ ይሆን ወይስ የራሱ ሕዝብ ከፍቶት የአንድ ተራራ ገዥ የሆነውን ካሳን? እንደ መጀመሪያው የኢትዮጵያ ንጉሠ ነገሥት ባለሁበት ጊዜ ቢመጡ ኖሮ ተመርከባቸው ሲወርዱ ራሴ ሄጄ ወይም ሰዎቼን ልኬት አገሬ ምን ትፈልጋላችሁ ይላቸው ነበር። አሁን ግን የዚህ ደረቅ አለት ብቻ ገዢ ስለሆንኩ እግዚአብሔር የሚያደርገውን ከመጠባበቅ በቀር ምንም ለማድረግ አልችል አሉ። የመቅደላን ተራራ በእጃቸው እያመለከቱ ሚስተር ራሳም ራሱ ምንም ጥፋት ሳይኖርበት በፈረንጆች ላይ ባደረባቸው ጥላቻና ጥርጣሬ ብቻ ቢያፍሩትም በአሳሪና በታሳሪ ታሪክ መካከል ታይቶ በማይታወቅ አክብሮት ይዘውት ቆይተው ስለነበር ሊጠላቸው ቢሞክር እንኳ ልቡ እሺ አልለው ስላለ ስሜቱ እያሰቃየው እግዚአብሔር ያለው ብቻ ነው የሚሆን ጃን ሆይ አለ። አጼ ቴዎድሮስ ንግግራቸውን በመቀጠል በደብረ ታቦርና በመቅደላ መካከል በቀሩልኝ ትንሾች የግዛት ክፍሎች ያለው ሕዝብ እንኳ አምጾብኝ ለመሞት የማልፍበት መንገድ ስጡኝ። ዳግመኛ ይመለስብናል ብላችሁ እንደሆነ ይህ አይደረግም። ሕዝቤ ብቻ ሳይሆን ወታደሬም አብዛኛው ከቶኛል። ተውኝ፣ ወደ መቃብሬ ለመጓዝ መንገድ አትንፈጉኝ ብላቸውም ቢያሉኝ እኔም በተናደድኩበት ጊዜ ያገኘኋቸውን ጠላቶቼን ሁሉ በቤት ዘግቼ በሳት ማቃጠል ድረስ ጭካኔ ቀጣኋቸው። በግፍ እንዳልቀጣኋቸው እግዚአብሔር ያውቃል። በእሳት ስለመቅጣቴ እንደሆነ እግዚአብሔርም በጥፋታቸው የማይጸጸቱ ኃጢአተኞችን በእሳት ነው የሚቀጣቸው። እርግጥ ነው ፍጡር በመሆኔ ልቆጣጠረው የማልችል ብስጭት በተሸነፍኩበት ጊዜ ሁሉ በደረቅ አበሳ እርጥብ ይነዳል እንደሚባለው ብዙ ንጹሖችን ከጥፋተኞች ጋር አጥፍቼ ይሆናል። ግን እግዚአብሔር ኃጢአተኞችን ለማጥፋት በሚያወርደው ምድራዊ መቅሰፍትም ደጎችም ሰዎች ከኃጢአተኞች እኩል ወይም ይበልጥ ያልቃሉ። አቶ ራሳም ይህ አድራጎቴ በአንተ ላይም ተፈጽሟል። እነ ካሜሮንን እነ ስተርንን እነ ሮዜንታልን እነ ናፖሊዮን ሶስተኛን እነ ራሳልን ስለጠላው አንተን የልብ ወዳጄን አሰርኩህ አሉ አጼ ቴዎድሮስ። ጃንሆይ ቢያስሩኝም እንደ ንጉሥ አክብረው ስለያዙኝ እኔን አሰርኩ ብለው አይዘኑ አለ ሚስተር ራሳም። ንግግሩን ቀጠለና ጃንሆይ አሁን እስሬ ተፈትቼ አብዛኛዎቹ የስራት ጓደኞቼ በሰንሰለትና በእግር ብረት እንደተያዙ ሳይ ስላሳዘኑኝ እንዲፈቱልኝ እለምናለሁ አለ። በዚያ ያለው ሁሉ ከቀን በኋላ በሆነ ባልሆነው ነገር ሆድ የሚብሳቸው ንጉሠ ነገሥት ሚስተር ራሳምን ተቆጥተው እንደገና ያስሩታል ብለው ሰጉ። አጼ ቴዎድሮስ ግን በጥጋቸው ወዳለው ወደ አቶ ሳሙኤል ዘወር ብለው ሁሉም አሁን እንዲፈቱ አሉ። ሚስተር ራሳም ለጥ ብሎ እጅ ከነሳ በኋላ ቀኝ እጃቸውን በሁለት እጁ ይዞ የመዳፋቸውን ጀርባ ሳመው። ሚስተር ራሳም የጀግናውን የቅኑን የሃይማኖታዊውንና ከፍተኛ ችሎታ ያለውን ኢትዮጵያዊ ንጉሠ ነገሥት ቅን ልመና ችላ ካለው የእንግሊዝ መንግሥት ተልኮ በመምጣቱ እስራት ቢደርስበትም በግል ጨዋ ባህሪው፣ በንግግር ችሎታው ለኢትዮጵያና ለሕዝቧ በነበረው ከፍተኛ አክብሮትና ፍቅር በሚያውቁት ኢትዮጵያውያን ሁሉ ዘንድ የተወደደና የተከበረ ሰው ሆኖ ነበር። ንጉሠ ነገሥት ቴዎድሮስ አውሮፓውያኑ እስረኞች ከእስራታቸው እንዲፈቱ ካደረጉ በኋላ በመኳንንቱና በካህናቱ መካከል በዚያ ወዳለው ቤታቸው ሲያልፉ አንዱ ደፋር ቄስ በፊታቸው ቀርቦ ጾም እንዲሻርና በዓላት እንዲደፈሩ ስላደረጉ የአባቶቹን ሃይማኖት ትተው የፈረንጆችን ሃይማኖት ተከትለዋል ሲል በግልጽ ተናገራቸው። እሳቸውም ይህን ደፋር ቄስ ምንም ከማለታቸው በፊት በዚያው ያሉትን አውሮፓውያን ሁሉ አስጠርተው አቀረቡና ከእናንት መካከል የእናንተን ሃይማኖት እንድከተል አስተምሮ ያሳመነኝ እንዳለ እስቲ መክሩ አሉ። ለዚህ ካህናት ራሳቸው ፈጥረው ለሚያወሩት ወሬ ምንም መነሻ ስላልነበረው አንድም ምስክር አልተገኘም። በዚህ ጊዜ ንጉሠ ነገሥት ቴዎድሮስ ወደ ካህናቱ ፊታቸውን መልሰው በሐሰት ወሬያችሁ አንድ ያደረኳትን አገሬን አሳጣችሁኝ። አሁን ደግሞ መቅደላንም ልታሳጡኝ ትፈልጋላችሁ ማለት ነው? ለመሆኑ እናንተ የእግዚአብሔር ካህናን ናችሁ ወይስ የሰይጣን? የሐሰት አባት ዲያብሎስ ነው። የእርሱ ተከታዮች ሁሉም ዋሾዎች ናቸው። በእግዚአብሔር በእውነተኛው አምላክ የሚያምኑ ሰዎች ግን የሐሰት አባቶች አይሆኑም። እናንት ካህናተ ጣዖታት ሥጋ ወደሙ መቀበል የተውሁት በተቀደሰው የክርስቶስ ሥጋና ደም ላይ መርዝ አጥምዳችሁ ልትገሉኝ እንደ ተዘጋጃችሁ ስለደረስኩበት ነው። አለቃችሁ ብዙ ዕቁባቶች አስቀምጦ ስላየሁ እኔም የድሮ ልማዴን ትቼ ዕቁባቶች ማስቀመጥ ጀመርኩ። ዕቁባቶችን በስልቦች ሳስጠብቅ አይታችኋል። ጥበቃው ያስፈለገበትም እናንተን በመጠርጠር እንጂ ከመኳንንቴና ከሰራዊቴ መካከል ማንንም ጠርጥሬ አይደለም። ወታደሮቼ በጾም ቀን ሥጋ እንዲበሉ ፈቅጄላቸዋለሁ። ምክንያቱም እናንተ ባሳመጻችሁት ሕዝብ መካከል ሌላ ምግብ ሊያገኙ ባለመቻላቸው በረሃብ ሊያልቁብኝ ስለሆነ ነው። በሉ አሁን ሂዱልኝ አሉ። ደፋሩ ቄስ ለአንድ ቀን እስራት ወደ እስር ቤት ተላከ። አጼ ቴዎድሮስ ከጥቂት ዓመታት ወዲህ ጀምሮ ብስጭታቸውና ሐዘናቸው ከቀን ወደ ቀን እየጨመረ በሄደ መጠን በእርግጥ በብዙ የግል ጠባዮቻቸው ተለዋውጠው ነበር። ከእቴጌ ተዋበች ጋር በተክሊል ሲቆርቡ ቀደም ሲል የእርሳቸው የነበሩ ሴቶቻቸውን ሰው ለማግባት እየፈራ እንዳይቸገሩ ራሳቸው ተስማሚ ባል እየመረጡ በመዳር ካሰናበቱ በኋላ አቡነ ሰላማ እንኳ ሊያገኙት ያልቻሉትን ከማንኛውም ሴት ጋር ያለ መልከስከስ ስም ያገኙበትን ጥንቃቄ ይከተሉ ነበር። እቴጌ ጥሩ ወርቅን በእቴጌ ተዋበሽ ምትክ ለመቀበል ብዙ ብዙ ምክንያት ከከለከላቸው በኋላ ግን በግልጽ የያዟቸው ዕቁባቶች ነበሯቸው። አጼ ቴዎድሮስ ከታወቁባቸው ጠባዮቻቸው መካከል ጠንካራ መጠጥ አለመጠጣት አንዱ ነበር። በኋላ ግን ጠላቶቻቸው እንዳስወሩት ሰካራም ባይሆኑም የሕዝብ ጉዳይ በሚያዩባቸው ሰዓቶች ባላቋረጠው የጦርነት ጊዜ ሁሉ በሌላም ሥራ ላይ ሳሉ ከመጠጡ ቀርቶ ከምግብም አይድፈሩ እንጂ የረፍት ሰዓቶቻቸውን የተወሰነ መጠን ያለው መጠጥ መመጠጣት ያሳልፉት ጀምረው ነበር። በኦርቶዶክስ ሃይማኖት እጅግ የጠነከረ ጥንቃቄ ነበራቸው። ወታደሮቻቸው ሌላ ምግብ ጨርሰው ለማግኘት በማይችሉበት ቦታ ሆነው መገኘት ከጀመሩ ወዲህ ግን ሥጋ በመብላት ሕይወታቸውን ከረሃብ ጦርነት እንዲጠብቁ ያስደርጉ ነበር። እነዚህ ለውጦችም እኒህን ታላቅ ሰው ለመጣል በተደረገው ከፍተኛ የወሬ ሴራ ዋና ረዳቶች ሆነው ነበር። ቴዎድሮስ ተሰውቶ የቅዱስ ጊዮርጊስን የሰማዕትነት አክሊል ለመቀበል እጅግ ጓጉቶ ለአንድ ቀን የእግር ብረት ከመሸከም በስተቀር ሌላ ክብር ሳያገኝ የቀረው ቄስ ንጉሠ ነገሥት ቴዎድሮስን እንደዚያ በሕዝብ ፊት የወነጀላቸውም ከፍ ብለው በተጠቀሱትና በሌሎች ምክንያቶች በተስፋፋው የወሬ ናዳ ተገፋፍቶ ነበር። አጼ ቴዎድሮስ ከዚህ ሁሉ ነገር በኋላ ወደ ተራራው አፋፍ የወጡትን መድፎች አፎቻቸውን ሕዝብ ወደ ሌለባቸው አቅጣጫዎች እንዲዞሩ እያስደረጉ የሙከራ ተኩስ ሲያስተኩሱ፣ መቅደላና በአካባቢው ያሉት ተራሮች ከመድፉ ድምፅ ጋር ሲያስተጋቡ ከስራቸው የተነቃነቁ ይመስሉ ነበር። አጼ ቴዎድሮስ የሙከራውን ተኩስ ከተመለከቱ በኋላ በጥጋቸው ወደ ቆመው ወደ ሚስተር ራሳም ዘወር ብለው አቶ ራሳም ሕዝቤ ባይከዳኝ ኑሮ እኮ ሰዎቻችሁ የጠየቅኳቸውን ሰራተኞችና እርዳታ ቢከለክሉኝም በዚሁ ብዙ ነገር ማሰራት አይቀርም ነበር። እነሱም ቢሆኑ አንድ ነገር እንዴት መሰራት እንደሚችል የሚያውቁት በብዙ ልፋትና ቆራጥነት እንጂ እግዚአብሔር ወርዶ አላስተማራቸው አሉ። እርግጥ ነው ጃንሆይ፣ ለወደፊቱም ቢሆን ማሰራት ይችላሉ አለ ሚስተር ራሳም መልስ ለመስጠት ብቻ በተነገረ ተጠራጣሪነት ያለበት ድምፅ። አይ አሁንማ ሁሉ ነገር አልፏል፣ አሉ አጼ ቴዎድሮስ ጥልቅ ሐዘን ከሚታይበት ፈገግታ ጋር። ከዚያም ጥቂት ተከዝ ብለው መሬት መሬቱን ሲያዩ ቆዩና አሁን የቀረኝ ስራስ ከእንግሊዞች ጋር አንድ ቀን ተዋግቶ መሞት ብቻ ነው። የአንተም ስራ እኔን ቀብረህ ልጆቼንና ቤተሰቤን ይዘህልኝ ወደ እንግሊዝ ሀገር መሄድ ነው አሉ። ሚስተር ራሳምም አንገቱን ወደ መሬት ደፍቶ በትካዜ አለቱን ይመለከት ጀመር።
ታጠቅ ብሎ ፈረስ ካሳ ብሎ ስም አርብ አርብ ይሸበራል ኢየሩሳሌም እኔ መዩ ከቱርክ ባይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ።
ጠቅላላ ዝግጅታችን በዚሁ ይጠናቀቃል።
ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ከአንቺ ጋራ እኔ መዩ ቱርክ ባይ የምሸሽ ነው።